ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እሙ ከቺፕቺፕ ነው የደወልኩለት።
እሺ።
ጠዋት ላይ ደውለውልን ነበር የ- የ office ስልክ አይሰራም ብለው።
አዎ አዎ ስለዚህ በዚህ ቁጥር ያገኘውታል አይደለ?
አዎ፣ driver በዚህ ስልክ ይስራ ይደውልልኝ፣ ይሰራልኝ።
ኮድም አሉት፣
እ?
የእቃው ኮድ አሉት አይደለ? እቃውን ሲረከቡ አዎ የሚሰጡት ኮድ አለኝ፣ ግን እንትን ነጭ ሽንኩርቱ ኮድ አያሳየም።
ችግር የለም።
ትላንትና ነበር መምጣት የነበረበት፣ አዎ
አልመጣም። ኮዱ ደግሞ የለም፣ አያሳይም። ኮዱን ለማየት ሞክር። ሌሎቹ ኮድ አለ።
okay። ከተረከቡ በኋላ እሺ ይደውሉልን ለኛ።
ነጭ ሽንኩርቱ ይዞ ካልመጣ ብዬ እኮ ነው ኮዱን ስላላሳየኝ።
ልክ ነው፣ እንዳያሳዩት እቃውን ሲረከቡ ብቻ ነው ኮዱ የሚሰጡት።
እም፣ እስቲ በቃ እሺ፣ ችግር ከተረከቡ ካለ በኋላ ደውላለሁ።
የተረከቡትን እቃ ደውለኝ ንገሩን፣ እኛ እሺ ኮድ እሺ እንልክሎታለን።
እሺ፣ በዚህ ይደውልልኝ።
እሺ፣ መልካም ቀን።